ሄሎ
አቤት ጉዳይ ነው የደወሉት ምን ልርዳዎት?
ሥራ ምናምን ማስታወቂያ ብዬ ምን አሉ?
ሥራ ማስታወቂያ ብዬ ነበር እና
ይቅርታ አልተሰማኝም መሆኑ
ሥራ ካፕቴናን ምናምን ብዙ የሆነ እንትን ላይ ነበር ናወረቁ ኦኬ አዲስ አበባ ውስጥ ነው የሚኖሩት?
አይ አዲስ አበባ ነው አይደለም
ከአዲስ አበባ ውጪ ነው? okay application ኣችን ለጊዜው አዲስ አበባ ውስጥ ብቻ ነው የሚሰራው።
application ም አሁን እምቢ ብሎኛል። እኔ ራሱ እዚህ እየሞከርኩት ነበርና እኮ እ አዲስ አበባ ውስጥ ብቻ ስለሚሰራ ነው ለጊዜው። የት አካባቢ ነው?
እኔ አስቸገር ነኝ ነው
የት አሉ?
ሰመራ ሰመራ
ሰፈራ
አፋር ክልል ሰመራ ሰመራ። okay እ application ኣችን እንዳልኩት አዲስ አበባ ውስጥ ብቻ ነው የሚሰራው ለጊዜው።
እ ወደዛ በሚመጣበት ሰዓት እ መጠቀም ይችላሉ አገልግሎታችንን። ስለ ጉዳይ መረጃ ከየት ነበር የሰሙት?
አይ እኔ application አውርጄዋለሁ እና ማውረዱን
ከአዲስ አበባ ውጪ ጥሪ አይደርሶትም ቢያወርዱትም?
አዎ እኮ ጥሪ መመዝገብ አይችልም ነው ምናምን ብለው ግን application ኡ ወርዶ ነበር እና አዎ
እገዛ ለማግኘት ምናምን ስልክ እንደዚህ ወረደልኝ አዎ
እንደደወልኩ እንጂ በባታ application ኡ አይከፍትም።
አዎ ያው እንዳልኩት እ ከአዲስ አበባ ውጪ እየስ- አሁን እየሰራን ስላልሆነ ነው። እ እዚህ በሚመጡበት ሰዓት መጠቀም ይችላሉ።
በቃ እሺ፣ መልካም ቀን።